hello ደህና አደርሽ?
አለን ደህና
የቢሮአችሁ ስልክ እምቢ አለኝ። የሆነ ዜሮ አንድ ስድስት ስድስት የሚል ሌላ ቁጥር በዚህ የሞባይል ስልክ አለን ዜሮ ዘጠኝ አስራ አንድ
ቆይ ልያዝ
እሺ
ዜሮ ዘጠኝ አስራ አንድ ሀያ ሁለት
ሀያ ሁለት ሀምሳ አራት ሀምሳ አራት ስልሳ አራት ስልሳ አራት አዎ ይሄ ሀያ ሁለት ያለው የቢሮ ስልክ ነው አይደል?
አዎ
በቃ እሺ፣ እሱ ጋር ልደውልሽ። እሺ፣ እሺ።
እሺ፣ thank you። መልካም ቀን። ቻው።
እሺ፣ እሺ